ስላሉማ አሁን ላይ እየተከታተልኳት ነበረ። ምዝገባው እየሞላን ክፍያውን ትነግሪኛለሽ?
ድምፅሽን ከፍ ታደርጊልኝ? ይቅርታ ጋር
አሁን እሺ፣ ሳይሰማ ማለት ይቅርታ ስሜ ፍላጎት ነው። ሄሎ
ሄሎ አይ ወይ አይሰማም አሁን የምትሉኝ?
ትንሽ ይሰማል።
እሺ hello እ፣ ይሰማል?
ወይ ከ- አሁን ይሰማኛል።
ይሰማል? ፍላጎት ክፍያውና የት ነው እሺ፣ ምዝገባው ላይ የት ስለሆነ እንደሆነ?
ለዛ ነው።
እሺ እሺ።
የሺ ድምፅ ነው የሚሰማሽ አይደል? ፍላጎት አዎ አዎ ልክ ነው። እሺ እናት ምዝገባው የት ነው እና ክፍያውን ታስረጅኛለሽ?
አስረዳሻለሁ። ፍላጎት መጀመሪያ አድራሻሽን ተቀብዬሽ ያለው ነገር በደንብ ይነግርሻል። የአባት ስም አለ እ ፍላጎት እ የአባት ስም የአባት- የአባት ስም አድረን ፍላጎት ጌታቸው ጌታቸው
hello ወይ ጌታቸውማ
ጌታቸው አዎ እ እ ስልክ ቁጥር
ስልክ ቁጥር ፍላጎት እሺ ዜሮ ዘጠኝ አስራ ሰባት ዜሮ ዘጠኝ አስራ ሰባት አስራ ሰባት ሰማንያ ሁለት ሰማንያ ሰማንያ ሰባት ድረስ ሰማንያ ሰባት አዎ ማስታወቂያውን የት ነው ያየሽው? ፍላጎት እ እ ማስታወቂያውን የት ነው ያየሽው? ፍላጎት ማስታወቂያውን ሶሻል የት ነው ሚዲያ ላይ ያየሽው?
social media ላይ ነው ያየሁት ቲክቶክ ላይ ምን ላይ?
ቲክቶክ ላይ ነው ዩቲዩብ ላይ ነው ወይስ ቲክቶክ ላይ?
no ቲክቶክ ላይ አዎ ቲክቶክ ላይ? እሺ፣ በአካል ነው ወይስ በኦንላይን ማቋረጥ የምትፈልጊው? ፍላጎት አይ እኔ በአካል ነው አይ፣ በጣም አሪፍ ሆነ። ኮሜዲያን እሸቱ ነው የሚያስተምረው። የሶስት ወር ኮርስ ነው።
የሶስት ወር የሶስት ወር ኮርስ ነው።
እህ
ለሶስት ተከታታይ ቀናቶች ትምህርት ይኖራል። ማለት ሰኞ፣ ሮብ፣ አርብ፣ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ትምህርት ይኖራል። ከአስራ አንድ ተኩል እስከ አንድ ተኩል ይኖራል ማለት ነው።
ከስንት ሰዓት እስከ ስንት ሰዓት ከአስራ አንድ ተኩል እስከ አንድ ተኩል
okay ማታ ማለት ነው እሺ አዎ፣ አዎ። ኮሜዲያን አድራሻ እሸቱ ያስተምራል። ሀያት ተሽሎሽ ነው። ሀያት አደባባይ ተሽሎሽ